ሰላም ጤና ይስጥልን። ችፕ እባክዎ ምንድን ነው?
ሰላም እንዴት ዋላችሁ?
ሰላም አለን።
አንድ order ነበረኝ በአስራ ሁለት ጀምሮ የታዘዘ ጠዋት ግን ይደርስሽ ብዬ ነበረ።
ረድኤት አዎ
ወጥቷል። የመጣ ነው አቡና ድንች አዘው ነው ሳር ቤት አዎ ሳር ቤት ታዞ ነበረ። ግን ያ- ትላንትናም መጣ ቦሌ ጋር ነኝ ደርሳለሁ አንቺ ጋር ብሎ ሌላ እንደውም ቀረብ ያለ ነገር ነገር ቀረ። ዛሬ ጠዋት ይመጣል ያልኩት ኦኬ።
ለዛ ነበረ የተልኩት የነበረው።
ሰዎች የገባ ሎኬሽን አለ። አቮካዶና ድንች ወጥቷል ዛሬ ይጠብቁኛ ምናሳው
እሺ ግን አሁን እኔ አንድ ቦታ ተቀምጬ መጠበቅ አልችልም። ጠዋት ላይም ስለነበር ነው አሁንም ቤት ሆኜ ሳር ቤት?
የጠበቅኩት የነበረው። አዎ
okay እሺ
እ? እስኪ ሹፌሩን check check ታደርጊልኛለሽ ወይ የት እንደደረሰ?
እናሳውቅ
ምን አልሽ? ድምፅሽ እየተቆራረጠ ነው።
hello አቤት።
ጥሩ ልስጦት እሺ
ሳለው
ሄሎ